ሄሎ
ሰላም ነው።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እ፣ የቆረጥኩት ትኬት ነበረኝና
እሺ ካሰርኩዱ እንዳለኝና ቼክ ላድርግልህ።
አይ አይደለም፣
እሺ ጃክፉት ማ- ነው ጃክፉት ጃክፉት ነው ጃክፉት እሺ ጃክፖት ምን ሆነ? ምን ሆነ?
የስ- የስልሳ ሺህ ብሩ ማለት ነው።
እሺ ምን ሆነ?
አንድ ጨዋታ ፖስትፖንድ የተደረገች ጨዋታ አለችና
አሀ የቤስት ያቺ ጨዋታ- ቤት promo promo የሚለውን እ- እ- አይተዋል። website ኡ promo?
ላይ ማለት ነው። አ promo እ።
የሚለው ላይ የቤስት እ፣ ቤት promo።
የ jackpot አንድ ያዳምጠኝ ይቅርታ።
እሺ እሺ promo ላይ የቤስት ቤት jackpot ህግና ደንቦች የሚል አለ አይደል?
እ፣ እዛ ላይ አ, አስረኛ አስራ አንደኛ እና አስራ ሁለተኛ ላይ አለ postpone ሲሆን cancel ሲደረግ እንዴት እንደሚሆን እዛ ላይ አለ። እሱን በአማርኛ የተጻፈ አለ ኦልሬዲ እዛ ላይ እሱን ሁሉ ማንበብ ጋር ትችላለህ።
ጎ- ጎ የሚለው ጋር ነው ያልኩኝ አልገባኝም።
ፕሮሞ ፕሮሞ
ፕሮሞ አ አ ፕሮሞ ምን ፕሮሞ ምን
ወይም ጃክፖቱን እ, ስ- ስትሞላ አለ አይደል የ የሆነ ምልክት አለ ወደ ላይ ቃና አጋ ነው ምልክት አለ።
ለምን ብትነገረኝ ምን ችግር አለው ያሉት እዛ አሁን ከማ እዛ ንባቦች ከምገባ እንድታስፈታኝ ልንገርሽ አስረኛው ምን ይላል መሰለህ? አንድ ጨዋታ ከተያዘለት ቀን አልከኝ።
ከተሰረዘ ከተ- ከተሰረዘ አዎ ወይም ከተራዘመ ነገር አዎ።
ግን በድጋሚ ጃክፖቱ ላይ ከተጠቀሰው የመጨረሻው ቀን እ, ጨዋታ በፊት አዎ።
እንዲደረግ ከተወሰነ ሁሉም ውርርዶች ባሉበት ይጸኑ ይሆናሉ ይላል።
ሁሉ የመጨረሻው በዛ- ጨዋታ ጃክፖቱ ላይ ያለው እ።
የመጨረሻው ጨዋታ አለ አይደል?
አዎ።
ከዛ በፊት የሚጫወቱ ከሆነ እስከዛ ድረስ ጠብቆ ይታረማል። ካልሆነ ግን የመጨረሻው የጃክፖት ጨዋታ 24 ሰዓት እስኪሆኑ ተጠብቆ የመጨረሻው ጨዋታ ማለት ነው አዎ።
24 ሰዓት እስኪሆኑ ተጠብቆ በዛ መልኩ ይያዛል ማለት ነው። የሚወጣም ከሆነ የሚወጣበት እ, ይወጣል የሚልም ወይ ከሆነ ይወጣል እ፣ ወይ ይወጣል ከተጫወቱ መጠበቅ ወይ ነው።
ይሰረዛል ወይ ይወጣል ወይ አዎ፣ ለምሳ- ይጸናል ነው።
ለምሳ- ለምሳሌ ደንቢ ዩናይትድ ከአርባ ስፖር ምናምን የሚል ጨዋታ ነች የተደረገች እና ለመቼ ነው የተደረገው?
አሁን ትናንትና የተደረገው ጨዋታ ነበረ እስኩ- ስኮትላንድ ሊግ እኮ ሲራዘም አለ አይደል? ፕሮባብሊ አንድ ተራዝሟል።
ቀን ነው እኮ ሶስት ወር ነው የሚራዘመው በዌዘር ምክንያት ምናምን ነው የሚራዘመው አይደል?
ሊሆን የሚችለው አዎ።
ሪስኬጁል ይደረግና በአንድ ቀን ውስጥ ወይ በሁለት በ- ወይ በዛው ሳምንት ውስጥ ሊካሄድ ይችላል አይደል? ስለዚህ ስለዚህ እሱ አሁን ጠዋት ተጠብቆ ጊዜ ነው የመ- መጠበቅ ያለብን።
እ? እ? እ? 24 ሰዓት እኔ አሁን እስኪሆነው ገባ- ጠብቅ። 24 ሰዓት እስኪሆነው አሁን ጠብቅ።
የዛሬ ጨዋታዎች የመጨረሻው ሲያልቁ ማለት ጨዋታ ነው።
ነው ደንዲ
ደንቢ የመጨረሻ ጨዋታ ነበረ። አዎ፣ የመጨረሻ ጨዋታ ነበር።
jackpot ውስጥ የነበረ የመጨረሻው ጨዋታ አይደል?
no የኔ ነው የኔ የኔ ከኔ ከኔ የኔ ከኔ ጨዋታዎች አንዱ ግን ግን ሌሎች ጨዋታዎች አሉ jackpot ላይ ያው የመቶ እሺ ሌሎች ጨዋታዎች ካሉ የመጨረሻው ጨዋታ የትኛው ነው? ጃክፖቱ ላይ ቼልሲ አይደለም ቼልሲ አይደለም ቼልሲ አሁን የለም ለምሳሌ ይኸውልህ አ፣ አንዴ አዎ፣ ቅዳሜ አይደለም።
አለ አይደል? ቅዳሜ አለ፣ አዎ፣ እሁድ አለ፣ ቼልሲ ሰኞ አለ ጨዋታው አይደል?
አዎ ስለዚህ የሰኞ የመጨረሻው ጨዋታ ነው ተጠብቆ ከዛ በኋ- እስከዛ ድረስ የሚጫወቱ ከሆነ ይጸናል እም፣ ጃክፖት፣ የማይጫወቱ ከሆነ ደግሞ ይሰረዛል ነው የሚለው ህጉ እንደዛ ነው የሚለው። ተጨማሪ ስለዚህ እንትኖችን እ, ከፈለግክ ደግሞ እዛው ላይ ማንበብ ትችላለህ።
ካሉት ጨዋታዎች በ- እናንተ ካወጣችሁት ጨዋታዎች በሙሉ የመጨረሻውን ጨዋታው ነው የምናየው ማለት ነው።
ምንጠብቀው ምንጠብቀው አስቡን ጠብቀው ማለት ነው።
እስከዛ ድረስ ነው ምንጠብቀው።
በቃ በቃ፣ አሁን ገባኝ። እንደዛ ብትለኝ መጀመሪያ አሁን እኮ ይገባኝ እሺ አሁን እንደዛ ነው እኮ የሚለው።
ያልከኝ ያለኸው ነገር አልገባኝ። ያ- ከአንተ ጨዋታዎች የመጨረሻው የትኛው ነው ያልከኝ መስሎኝ ነበር።
አይ አይደለም እንደዛ አይደለም።
እኔ ጨርሻለሁ፣ ሁሉንም አጫውቻለሁኝ። የቀረችው ያስ- ያቺ postpone የተደረገችው ጨዋታ ብቻ ነች። ያም ጨዋታ ደግሞ እ፣ ምናልባት postpone ከተደረገ እናየዋለን። postpone ከተደረገ እና ከተጫወቱ እናየዋለን። already ስለዚህ እነዛን ጨዋታዎች እንያቸው ማለት ነው።
አዎ አዎ እሺ ወንድሜ፣ thank you thank you thank you እሺ እሺ እሺ መልካም ይህን